ከያዙልኝ ቤተሰብ መረጃ ማቅረበኩት የምንወዶች
አሁን እንትን ልከልኝ ነበረ እጅ ከአዲስ አበባ ጅማ ብሩ ስንት ነበረ?
ዛሬ እኮ ይነግሮታል። እሺ ቆይ አንድ ደቂቃ ይመልሰዋል አለኝ ልጁ።
እሺ አንድ ደቂቃ ጠብቁኝ።
እሺ
ሶስት ሺህ አምስት መቶ ስልሳ አምስት ብር
ስንት ስንት?
ሶስት ሺህ አምስት መቶ ስልሳ አምስት ብር ሶስት ሺ አምስት መቶ ስልሳ አምስት አዎ እማትበጂኝ እሺ እሺ እማትበጂኝ
ሶስት ሺህ አምስት መቶ